ሌላ ጤና ይስጥልኝ ቤተሰብ ታሪክ ነኝ ባኩሚል ነው
ቆንጆ ቁጥር እንድነግርሽ
ምን ምን እንትን ቼክ እንዳደረግሉት ነው እሺ ንገረኝ
አስራ አራት አስራ አራት
አሁን አስራ አራት ድጋሚ ነው እሺ
አርባ አራት አርባ አራት አስራ አራት አስራ አራት አርባ አራት ነው በቃ
ሰላሳ ሁለት በቃ
ሰላሳ ሁለት እሺ ቆይ ሰርቻለሁ
አንድ ሌላ ብር ነው ሄሎ
እንጃ እምቢ እያለኝ ነው። ሄሎ እያየሁልክ ነው። እሺ ጠብቀኝ። እያየሁልክ ነው። ጠብቀኝ።
ባለቤት አስፈሪ ባለቤት
Dobra.
አልሰደውልም።
አቤት
ትንሽ system አስቸግረው ነው። እሺ የተሻለ load እያደረገልክ ነው።
እሺ
አስራ አራት አስራ አራት ቤት ሄድ አስራ አራት ድጋሚ አዎ ሲስተም ነው። hello
አቤት system ትንሽ እያስቸገረ ስለሆነ መልሰህ ትደውላለህ። እንዳላስጠብቀህ ይቅርታ።
እሺ